ሄሎ አቤት ሰላም ጤና ይስጥልኝ።
እንትን የማስታወቂያና የሚዲያ coverage በዶንኪኪ ፈልገን ነበረ።
በዶንኪኪው ማስታወቂያ እንዲሰራላችሁ ነው የፈለጋችሁት?
እና የ- የትምህርት ቤት ስለሆነ የ graduation ceremony ሚዲያ coverage እንዲኖር ማለት ነው።
ትምህርት ቤታችሁን በዶንኪኪው ለማስተዋወቅ ማለት ነው።
yeah
እሺ ስሞትን ማን እንበል?
ፍቅር ፋንታሁን
ፍቅር ፋንታሁን እሺ ልመዝግቦትና የኛ የ marketing ባለሙያዎች ደውለው ያዋራዎታል። እሺ ስልክ ቁጥሮትን ይንገሩኝ።
አስራ ዘጠኝ አስራ ዘጠኝ ዜሮ ዜሮ እሺ አስራ ሶስት ሀያ ሶስት አስራ ሶስት ሀያ ስድስት ያ
እሺ የት አካባቢ ነው አድራሻዎት?
ቃሊቲ ሰፈር ቃሊቲ ያ
እሺ ምን ትምህርት ቤት ነው እ፣ ማስተዋወቅ የፈለጉት? የትምህርት ቤት ስም ወይም ደግሞ የድርጅት
አቡነ አቡነ ጴጥሮስ አቡነ ጴጥሮስ።
አቡነ ጴጥሮስ
እሺ እሺ፣ እናመሰግናለን። marketing manager ይደውልልዎታል።
እሺ።
እሺ፣ መልካም ቀን።